ጤና ይስጥልኝ ምን ልርዳዎት?
እሺ ሰላም ነው
እግዚአብሔር ይመስገን።
አለን ምን እንትን የሁሉ ስፖርት ደሴ ዩናይትድ ላይ ምናምን እስካሁን ድረስ አልገባም። ይስተካከላል ወይም ገና ነው?
deposit ነው ወይስ withdraw ነው?
deposit ማድረግ እሺ technical ችግር ስላጋጠመ ነው ደንበኛችን አሁን በሚሰጡት step መሰረት ብሩን deposit ካደረጉ በኋላ እኛ ወደ account ኦች deposit እናደርጋለን።
እ?
አሁን የሚሰጡት step አለ እሱን ተከትለው
እ።
deposit ማድረግ ይችላሉ። step ኡን ልንገሮት?
እሺ እሺ
እሺ በሚሰጡት ስልክ ቁጥር ቴሌብር ላይ deposit ያደርጉና የሁሉ እ።
ስፖርት account ሙሉ ስም፣ ስልክ ቁጥር ከዛም ቴሌብር የላከሎትን screenshot አድርገው እ።
እ፣ ደረሰኙን ማለት ነው screenshot አድርገው እንዲሁም የእርስዎን ሙሉ ስምና ስልክ ቁጥር አድርገው በቴሌግራም ይልኩልናል። ቴሌብር የሚልኩበትን ስልክ ቁጥር ልንገሮት ያዙ
okay እሺ ዜሮ ዘጠኝ ሰላሳ ሁለት
ዘጠኝ ሰላሳ ሁለት ሰላሳ አምስት
ሰላሳ አምስት አስራ ዘጠኝ ስልሳ ስድስት
አስራ ዘጠኝ ስልሳ ስድስት ፍትሐ አምላክ ማርዬ
እ ፍትሐ አምላክ ማርዬ
ቤተ አምላክ ማርዬ እሺ ከዛ ወደ እሱ ከላኩ በኋላ ቴሌግራም ደግሞ ልንገሮት
እሺ ዜሮ ዘጠኝ ሰባ ስምንት